ጤና ይስጥልኝ። አሪፍ ቤት ሳምራይት ነኝ። በኮ ምርዳው ሄሎ፣ አሪፍ ፔ ነው።
አዎ አሪፍ ቤት
ገብቷል ብላችሁ ነበር። ዲፖዚት አድርጌ ወደ ወደ ስፖርት እሺ
አልገባም ብያችሁ ቴሌግራም ላይ ኮድን ልኬ ምናምን አሁን ደውላ ገብቷል ይኸው ግዛ ብ- ይኸው ብላኝ ነበር። ከዛ አልገባም
ሁሉ ስፖርት ላይ ገብታችሁ ቼክ አድርገውታል።
እ
መስመር ላይ ያሉ ደንበኛችን አዎ አለሁ
ሁሉ ስፖርት wallet ኦትን ገብታችሁ check አድርገውታል። ሁሉ ሁሉ አዎ።
ስፖርት ገቢ የሆነ
አድርጌ ገ- ገብቼ አድርጌያለሁ። balance zero zero ነው የሚለው እሺ ትንሽ ቆይተው check ያድርጉትና ካልገባለሁ ወደ ሁሉ ስፖርት active እንዲያደርጉ ያሳውቋቸው። ከኛ side ወደ ሁሉ ስፖርት ገቢ አድርገነዋል። ግን አዎ፣ ምናልባት እነሱ የጥግ- active ካላደረጉት
አ ሁሉ ስፖርቶች active ማድረግ ስላለባቸው ነው። ትንሽ ታገሰው ይዩትና ካልገባ ለሁሉ ስፖርት ያሳውቃሉ።
እሺ፣ አንድ ግማሽ ደቂቃ ግማሽ ሰዓት የሚሆን ጠብ ልጠብቅ።
የተወሰነ ሰዓት አዎ፣ ትንሽ ጠብቀው active ካላደረጉት ያሳውቋቸዋል። ከኛ እሺ፣ side ግን ወደ ሁሉ ስፖርት አስገብተንልዎታል።
እሺ።
እሺ፣ እናመሰግናለን። መልካም ቀን።